ከሰውም አለበት ብስልና ጥረት ወለም ይመስለው ለምን ያታልላል መልኩን አሳምሮ ሰው ያጭበረብራል ሰው ያጭበረብራል ተገንዝቤዋለሁ ተፈጥሮ መርምሬ ከሰውም አለበት ብስልና ጥረት ብስልና ጥረት ሰው ጃሞኝ እያታለለ ውሸታም መልኩን እያሳመረ ሎሚ መስለሞ ያጭበረበረ አደናገረ ሰው ጃሞኝ እያታለለ ውሸታም መልኩን እያሳመረ ሎሚ መስለሞ ያጭበረበረ አደናገረ ይንባያፈላጠን ለተመራምረው ፍሬው ለሚመስለው ቅጠል እሾካለሁ ሰውን በጸባዩ ከተመሳቀለ የቆንጆ ባረጌ የፉንጋድ ያለ ባለም ይመስለው ለምን ያታልላል መልኩን አሳምሮ ሰው ያጭበረብራል ሰው ያጭበረብራል ተገንዝቤያለሁ ተፈጥሮ መርምሬ ከሰውም አለበት ብስልና ጥረት ብስልና ጥረት ሰው ጃሞኝ እያታለለ ውሸታም መልኩን እያሳመረ ሎሚ መስለው ያጠረጠረ አደናገረ ሰው ጃሞኝ እያታለለ ውሸታም መልኩን እያሳመረ ሎሚ መስለው ያጠረጠረ አደናገረ ባይለው ቢመስለው ለምን አታልለ መልኩን አሳምሮ ሰው ያጭበረብራል ተገንዝቤዋለሁ ተፈጥሮ መርምሬ ከሰውም አለበት ብስንና ጥረት ብለው ይመስለው ለምን ያታልላል ስልኩን አሳምሮ ሰው ያጭበረብራል ሰው ያጭበረብራል ተገንዝቤያለሁ ተፈጥሮ መርምሬ ከሰው ባለበት ብስልና ጥረት ብስልና ጥረት ሰው ሆኜ ያዘለለ ውሸታም መልኩን እያሳመረ ሎሚ መስሎሞ ያጨ